ጤና ይስጥልኝ አሪፍ ነኝ ማለት ነው። የባንክ ምልዳዎች
ትናንትና የሆነ ብር ትዌክስ ላይ ዲፖዚት አርክቼ ጌም ላይ አልገባም፣ ግን ቴሌብር ቆርጧል።
እሺ ደንበኛችን ከዚህ በፊት እኛ ጋር ደውሎ አስመዝግበው ነበር።
ኖ
እሺ ምን ያህል ብር ነው?
መቶ ብር ነው።
እሺ ቴሌ ብሩ የተመዘገበበት ቁጥር አሁን የደወሉበት ነው። እሺ ስለዚህ ስም ይንገሩ።
ሙስጠፋ ኢብራሂም ማን አሉኝ?
ሙስጠፋ ኢብራሂም ሙስጠፋ ኢብራሂም።
አዎ።
እሺ ደንበኛችን የሰጡን መረጃ በእኛ በኩል መዝግበናል። አሁን ደግሞ እኛ በምንሰጠው ስልክ ቁጥር screenshot አንስተው ቴሌግራም ላይ ላኩልን። እሺ የያዙ ዜሮ ዘጠኝ ዘጠና ሁለት
ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ሶስት ሶስት በዚህ ቁጥር ይላኩልን። ሌላ መረዳውት ነገር አለ?
የለም የለም። thank you በጣም እሺ ስለደወሉ እኛ ምናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎታችሁን ያስቀምጡ። መልካም ምሽት።